Ready name ልርዳው ሄሎ
በዚህ ቁጥር ላይ እሺ በእንግሊዝ ክላስ ነሲብ ገብቶ ነበር። ምንም እንትን የለም ያላሳየን ምኑ
እንዴት ቤት
ቤስት ቤት ዊዝዶ አድርገህ ነው
check point አድርገን check በ check point ነው። እሺ ኦዳ
hello
check point አድርገን በ check point እ
በ check point ስንት ብር ነው ዊዝዶ ያረከው?
ስልሳ ሺህ ብር
ጤና ይስጥልኝ። Best Bet
የለም
እሺ፣ ጤና ይስጥልኝ። ሰላም ነው?
ማታ በ- በ- በ check point እንትን አልከኝ ብሎ አልከኝ። ብር ስልሳ ሺህ ብር ይላል ስልሳ ሺህ ብር ስልሳ ስልሳ ሺህ አዎ ስልሳ ሺህ ብር እሺ፣ withdraw አድርጋ አልገባልህም ነው?
አዎ እሺ፣ በደወልክበት ቁጥር ነው?
ያሳያል ግን የገባ ነገር የለም።
እሺ፣ የቤስት ቤት ቁጥር ንገረኝ።
በዚህኛው በደቡብ ስሞት
ዜሮ ዘጠኝ አስራ አንድ ነው የሚለው
አይ በ- በዜሮ ዘጠኝ የመክሰ አስራ ስድስት አስራ ስድስት ሰማንያ ሁለት አስራ ስድስት አስራ ስድስት ሰማ- አስራ ስምንት ሰማንያ ሁለት
ዜሮ ዘጠኝ አስራ ስድስት አስራ ስድስት
አስራ ስምንት ሰማንያ ሁለት
ስንት ብር ነው አልከኝ? መቼ ነው ቀኑ?
ስልሳ ሺህ ብር ማታ ማታ
ትናንት ማታ ነው።
አዎ አዎ፣ ማታ
ከትናንት ወዲያ ነው እንዴ?
አይ ማታ ማታ ዛሬ ማታ ትናንት ማታ
ሌላ ስልክ እንዳይሆን እስቲ አባ፣ ሌላ ስልክ ይኖራችኋል?
ሌላ ስልክ የለም። በዚህኛው በራሱ ነው እንትን ያደረገው። በግል ስልክ ነው ያገኘው።
በትናንትና በዚህ ስልክ የለም።
እ?
ዜሮ ዘጠኝ አስራ ስድስት አስራ ስድስት አስራ ስምንት ሰማንያ ሁለት ነው።
ሰማንያ ሁለት አዎ፣ ሰማንያ ሁለት በዚህ ስልክ ስልሳ ሺህ withdraw የተደረገ የለም።
checkpoint የለውም ምን
withdraw withdraw ያደረጋችሁት
check እ፣ አ፣ withdraw ያደረጋችሁት ብር የለም ትናንትና። እስቲ ሌላ ስልክ maybe ሊሆን ይችላል። እስኪ check አድርጉ እሺ።
ምን አልከኝ?
ሌላ ስልክ እንዳይሆን ምናልባት ሌላ ስልክ እንዳይሆን
ራሱ ነው ደግሞ እንትን ያደረግንበት እኮ አለ እንትኑ ቁጥር ምን ምን ያደረጋችሁበት
እ?
ምን ያደረጋችሁበት screenshot ምናምን ነው?
አዎ አዎ እሺ ቴሌግራም ላይ ላክልን። እሺ እሱ
ይመጣል።
የእኛ ቴሌግራም ላይ ላኩልን። እሺ
እሺ እቅ-